Hello?
Tagitni wako na ito sa mga
Hello? ሄሎ ጤና ይስጥልኝ። የለቪዛ
እ፣ ወደ ታይላንድ ለመሄድ ጉዞ መረጃ ፈልጌ ነበርና ምን ምን እንደሚያስፈልገው እሺ፣ ለታ- ታይላንድ በምን አይነት ቪዛ ነው መሄድ የሚፈልጉት?
በስራ
እሺ፣ ስራ እ፣ አዎ።
እዛ መጀመሪያ ስራ አግኝተዋል እዛ ጋር?
አይ አላ አላገኘሁም
እሺ፣ መጀመሪያ ስራ እዛ ሀገር ከሚገኝ ቀጣሪ ድርጅት ወይም ደግሞ company